ጤና ይስጥልኝ።
ጤና ይስጥልን።
እንዴት አደሩ?
እግዚአብሔር ይመስገን። ሰላም፣ እንዴት አለሽ?
አለን እግዚአብሔር ይመስገን።
አለን። የ standup comedy ወንበር እንትን ለማድረግ ነበር፣ እሺ፣ order ለማድረግ ፈልገው ነው?
order ለማድረግ ፈልጌ ነበር።
እሺ፣ በኦንላይን ተመዝግበዋል?
አይ አልተመዘገብኩም።
በኦንላይን መመዝገብ ይችላሉ? እኔ መመዝገብ እችላለሁ። ስም አልበል okay። ስምኦን
አንዴ ስም ስምኦን ማለት ስምኦን ዳኜ
ስልክ ልውሰድ?
ሰላሳ አምስት ሰላሳ አምስት ሰማንያ ሶስት ሰማንያ ሶስት ሀያ ሁለት ሀያ ሁለት ሰማንያ ስምንት
ሰማንያ ስምንት VIP ነው ወይስ መደበኛ?
መደበኛ
ብዛት
መደበኛ ብዛት ለስንት ሰው ነው አንድ የሚቆሙት?
አንድ አንድ ሰው አንድ ሰው
አካ- እኔ መዝግቤዎታለሁ። account ኣቸው እሺ።
ይኖሮታል
አይ የለኝም።
ይይዛሉ።
ኦንላይን ጋር ማየት ትችላለህ ወይም ቴክስት ይቻላል።
እንዴት ነው ማለት?
ችግር የለም። በኦንላይን መመዝገብም ይችላሉ።
ኦኬ። ምን ያክል ነው እንትኑ
ፕራይሱ መግቢ- አዎ መደበኛ አራት መቶ ብር ቪአይፒ አንድ ሺህ ብር።
ኦኬ። ስለዚህ አካውንቱን እንዴት ነው ኦንላይን እንዴት ነው ማለት እንትን ማድረግ የምችለው?
ፌስቡክ ላይ ያለን ኮሜዲያን ሸቱ ማን እንዳገሩ ለተዋወቀበት ላይ ሊንክ አለች። እዛ ላይ እሺ እሺ እሺ እሺ።
ስሞትን ከዛ ደግሞ አመሰግናለሁ።
upload አድርገው ማስገባት ይችላሉ። እሺ እሺ እግዚአብሔር ይስጥልኝ።
መልካም ቀን። አሚና ብር ይስጥልን።